ሄሎ ሄሎ ሄሎ ጠነስጥነ ድንች አግዤ ያረሰኝ ነበረ።
አብሬሽ ብላ ሄሎ ድንች አዝዤ አል አልመጣልኝም
እሺ መቼ ነበር ኦርደር ያደረጉት?
ትናንት ቢስልክ ከሱ ጋር ያዘዝኩት እቃዎች መጥተዋል።
መቼ ነበር ኦርደር ምናልሽ
order ያደረጉት?
ምናልሽ ሄሎ
ሄሎ አይሰማም?
እሺ ምናልሽ?
ሄሎ
አቤት ይሰማኛል።
መቼ ነበር order ያደረጉት?
ትናንትና